ቁጥራቸው ከአምሳ በላይ የሆኑ ህጻናት ለትምህርት ተመዝግበው የነበረ ቢሆኑ
Hello hello፣
አቤት ጤና ይስጥልኝ
አቤት፣ ጤና ይስጥልኝ ማልበስ።
አቶ ዘላለም።
አዎ እሺ ከ Flintstones ነበር የደወልኩሎት።
Okay፣ እሺ እሺ እ፣ ብቅ እላለሁ ብሎን ነበረ አልተመቾትም መሰለኝ።
አዎ፣ ትንሽ busy ሆኜ ነው ለዛ ነው።
Okay መች ብቅ ይላሉ? መች ቀጠሮ ላስይዝሎት?
እ፣ አሁን እ፣ ክፍለ ሀገር እጄ ነው ያለው።
Okay እሺ ዛ- ዛሬ ሐሙስ ነው፣ ሰኞ ያዘ።
እ፣ ሰኞ መልካም። እሺ ሰኞ ደውሎትና አስታውሶታለሁ።
እሺ፣ ደውልልኝ ሰኞ ሰኞ። እሺ፣ መልካም። እሺ እናመሰግናለን። መልካም ቀን እሺ፣ እሺ፣ ደውልልኝ